ሄሎ ጤና ይስጥልን። ካሼ አልበራልም ብሎ ነበር እና የካሼ ሪኮርድ ንገራችሁ።
እሺ ንገረኝ።
አስር እሺ ሀያ ሁለት እሺ ሰባ አምስት እሺ ሀምሳ አምስት
ሌላም አሁ- አሁን ታርሟል።
እሺ ሌላም አሁን ሶስት ሺህ ብር በልተሃል ማለት ነው። እሺ ንገረኝ።
አስር ሀያ ሁለት እሺ አስራ ሶስት ሰላሳ ዘጠኝ
እኔ እኮ ይህን በሁለት መቶ ብር ላወጣው ስመጣ እዚህ የሆነ ልጅ ይህንንም የሆነ ልጅ ምንም አቤት አቤት እ፣ የኦሳሱና ጌም እ፣ ተበላሽቶባል ኤክስ ሆኗል እና የሳልዝበርግ ጨዋታ ደግሞ ተራዝሟል።
እሺ እናመሰግናለን።
ለምን ሀያ ምናምን ነው የሚችለው